ደወለች በሰ hello ሰላም ጤና ይስጥልን።
አብሮ ይስጥልን።
ከ We Plus ነበር የምደውለው ሁሴን።
አቤት። አ application ኣችንን አውርደው ነበር።
አ አውርቻለሁ።
እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት?
አይ ለተጠቃሚነት እሺ እርስዎ የተመዘገቡት ግን አሽከርካሪዎች የሚመዘገቡበት ላይ ስለሆነ ላይ ነው እንዴ?
አዎ አዎ።
We Plus Solution user የሚል አለሎት እዛው Play Store ላይ እሺ እሺ።
ይህን ሰው እዛ ላይ register ሲያደርጉ አሸናፊ የምታደርጉት referral code አለች። ግልጽ የሆነ okay።
መረጃ እዛ ላይ ያለሎት ማለት ነው።
ታያሽ ወንበሩ okay እሺ እሺ። አይ በቃ በቅርቡ ልገዛ አስቦልኝ ይሆናል እንደዛ ነው።
ይሆናል አዎ። ግን ገብተህ እዛ ላይ user ላይ ማየት ትችላለህ። We Plus Solution user ይላል።
እሺ ምን ምን አገልግሎቶች እንዳሉ ከሶስት መቶ ሀምሳ በላይ game ኦች አሉ። እነሱ መጠቀም ትችላለህ።
መርሀባ። እሺ thank you።
መልካም ቀን ይሁንልህ።
መርሀባ። እሺ